ጤና ይስጥልኝ
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። በደርጋው አለን። ሁሉ ስፖርት ቴሌብር መጠቀም ተው እንዴ
ስም እያስተካከል ስለሆነ ነው ገባሁ።
የተስተካከለ ነው ፈልጎ ነው withdraw እ እ deposit ነው withdraw የማድረግ የፈለጉት?
አይ withdraw ለማድረግ ነበር።
እሺ branch payment የምትል አለች አይደለ?
አዎ ዋው እዛ ላይ ይግቡና የሚፈልጉትን የብር መጠን ሲጽፉ አዎ ኮድ ስፖርት- ይሰጡታል።
ስፖርት ላክ። አዎ ሰጠኝ።
እሱን ኮድና የቴሌብር ስልክ ቁጥሩን ከነ ሙሉ ስሙ አድርገው ቴሌግራም ላይ ላኩልን።
እሺ እሺ።
ቴሌግራማችን ያውቁታል?
አይ አላውቀውም፣ ንገሪኝ። ሁሉ ስፖርት ሰባ ስምንት እም አስራ ስድስት ቆይ ያን ይቅርታ እስቲ ሰባ ስምንት አስራ ስድስት
okay ዜሮ ዘጠኝ ነው አዎ እሺ ዜሮ ዘጠኝ ሰባ ስምንት አስራ አስራ ስድስት ስድስት ሰላሳ ሰላሳ ዜሮ ስድስት እሺ እሺ እማዬ፣ እሺ